ሄሎ ጤና ይስጥልኝ ቅድስት ነኝ። አቤት
ቅድስቴ እንዴት ዋልሽ?
አቤት አይሰማም?
ይሰማኛል።
pin እንድታደርግልኝ ነበር።
order
እሺ፣ ይቅርታ ሀምሳ አምስት ሀያ ስምንት
ሀምሳ አምስት ሀያ ስምንት
ሀያ ስምንት አ
እሺ check አደርጓለሁ። እሺ እሺ